ሄሎ ሄሎ አቤት ሄሎ እኔ ምን ታሪክ ጥሜያችን
ሄሎ
አቤት ጥሜያችን አይሰማዎትም?
ይኸውልሽ ከአሪስቴ እኔ የደወልኩት አልሽኝ፣ ግን እሱ POS machine እኛ ጋር አለ ቦታም አለ።
አዎ maybe ከእናት ባንክ የተሰጡ ሊሆን ይችላል። የተሰጡት ሊሆን ይችላል።
ኦ ከእናት ባንክ እሺ። አዲስ ስለሆነ ግራ ገብቶኝ ነው። እዚህ ዘመን ምናምን ስለምንጠቀም ነው።
ጥሜያችን እሱ ሶስት መቶች ላይ ቆይ እስኪ አንዴ መቼ ልደውልልሽ አጠራና
እሺ ዘጠና ሶስት ዘጠና አምስት ላይ ደውሉልን ጥሜያችን